ጤና ይስጥላችሁ።
ጤና ይስጥልን።
እግዚአብሔር ይመስገን።
ፌስቡክ ላይ ተሸልሜ ነበር እና ስም ዝርዝሬ ወጥቶ add አርጌ ምናምን ተብዬ add አድርጌ ነበር እና አልገባኝም። በካስረዳሽ አስረጅ።
ይቅርታ እናቴ፣ ይሄ የዩቲዩብ account አይደለም። እሺ፣ ፌስቡክ፣ ቴሌግራም ላይ
እኮ ቴሌግራም ላይ ጠይቅ ያለው ግን መልስ ሊሰጡኝ ስላልቻሉ ነው በዛ የደወልኩት።
ዶንክ ቲዩብ አይደለም። የተሳሳቱ ሰዎች በዶንክ ቲዩብ ስም እየተጠቀሙ ነው እዛ የሚሰሩት
ኧረ እባክሽ እንጂ ህጋዊ የዶንክ ቲዩብ okay ነው እንዴ? እሺ፣ አመሰግናለሁ።
እሺ፣ እኛም እናመሰግናለን።